ልጃችን አማረች ልጃችን አማረች የፍቅ አበባ መሰለች አበባ መሰለች ዛሬስ ልጃችን አማረልን ልጃችን አማረልን የፍቅ አበባ መሰለልን አበባ መሰለልን ተሰናበተች ከዘመዶቿ ርቃ ሄደች ርቃ አብሮ አደጎቿ ልጅነት ሄደች ቀረ ጭፈራ ለመዳር ያብቃት ከንሷን በተራ ዛሬስ ልጃችን አማረች ልጃችን አማረች የፍቅ አበባ መሰለች አበባ መሰለች ዛሬስ ልጃችን አማረልን ልጃችን አማረልን የፍቅ አበባ መሰለልን አበባ መሰለልን የፍቅር ዝናብ ይዝነብባችሁ ዘርታችሁ ቃሙ ሳሙ ወልዳችሁ የወዳጅ ጉጉት ይሄው ነውና ኑሯችሁ ይሁን ሰላም ከጤና ወዳት ከዘጠኝ አጨብጭቡና በትከሻችው ተውረግረጎና ዛሬ ነው ጉዱ ብዙ አለ ገና አብሮ መብላቱ ለዚህ ነውና ዛሬስ ልጃችን አማረች ልጃችን አማረች የፍቅ አበባ መሰለች አበባ መሰለች ዛሬስ ልጃችን አማረች ልጃችን አማረች የፍቅ አበባ መሰለች አበባ መሰለች አበባ መሰለች አበባ መሰለች አበባ መሰለች አበባ መሰለች